hello hello hello ሰላም ነው? hello ቤት ይሰማል።
ይሰማል? እሺ። አይ አሁን እያወራኋችሁ ነበር የተቋረጠብኝ ስልክ አስቸጋኝ።
እሺ እሺ።
ብሩክ ነኝ። አይ እንትን ነበር አዲስ shop የከፈትና እዚህ ሐዋሳ እሺ
እንትን user name ይሰጣል ብላኝ ነበረ ብሩክ ብሩክን አገኘው ብላኝ ነበረ እዚህ ኤጀንቷ የሐዋሳ ላይ ምህረት እሺ እና እሱን ታ- እሱን ማግኘት ፈልጌ ነበር። አሁን እያወራሁት ነበር። አሁን ደውዬልሽ ነበር። እ፣ ምሳ ወጥቶ ነው?
ብ- ብሩኬ ያው ምሳ ወጣ ሲገባ እሺ እሱ- እሱን ላውራው። ስንት ሰዓት ላይ ደውል?
ከአንድ ሰዓት በኋላ ከአንድ ሰዓት በኋላ።
አዎ እሺ እሺ፣ በቃ መልሼ እደውላለሁ። thank you። እሺ እሺ